ጤና ይስጥልኝ አባባ።
hello፣ ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን አባት።
እ መኪና ፈልጌ ነበረ። DI-D ሚትሱቢሺ pickup ምን አለኝ?
ፒካፕ መኪና ፈልጌ ነበር። ያ ታሺ እ፣ hello double ጋቢና ነው አባት ያለን።
እ ምን አይነት መኪና double ጋቢና
ነው?
አ፣ ሚስቡሽ ፒካፕ ነው ማለት ነው። double ጋቢና ነው።
ሚትሱቢሺ single አለን ሁለት ሺህ አምስት ሁለት ሺህ አምስት DI-D DI-D ነው ወይስ እ፣ hard body
ምን አለኝ?
DI-D ው ነው ወይስ hard hard body ው ነው? ሚትሱቢሺ hard body
ስንት ነው ዋጋ?
ሀያ አምስት